ጤና ይስጥልኝ የኢቢኤስ የበረራ መረጃ ማዕከል በኩል የምንረዳት
ሰላም ነው።
ሰላም ጤና ይስጥልን የሳዲ ስልክ ስጠኝ።
እ
የሳዲ ስልክ ስጠኝ።
ይቅርታ ማን ልበል?
ራኪ ነኝ። የሳዲ ስልክ ስጠኝ። ቪዛው እንትን የሆነው ልጅ ሄሎ ሄሎ ሄሎ ወይ የተጠኝ አባ እየጠበቁ ሊሆን ይችላል።
ቁጥሯ ልንገርሽ ግን ግን እሷ ፍላይት ላይ ነች እ ፍላይት ላይ ነች ቁጥሯን ግን ችግር የለም ቴሌግራም አወራዋታለሁ። ንገረኝ ዝም ብለህ ስጠኝ። ምንም አልመለሰላችሁም አይደለ?
ቆይ አንድ ደቂቃ
እሺ እሱ ነ ነገ ብሏል።
ነገ ደግሞ ሐሙስ ትሉኛላችሁ። ስጠኝ በቃ ችግር የለውም። ብሩን transfer ታርግልኝ እሷ
እሺ hello
ወይ እየሰማክ ነው።
እሺ ሰባ ሰባት
ዜሮ ዘጠኝ ሰባ ሰባት ስልሳ አምስት ስልሳ አምስት ሰባ ሁለት
ሰባ ሁለት ሀምሳ ሶስት
ሀምሳ ሶስት thank you